hello ሰላም ጤና ይስጥልን ሴቶች ሰላም ነሽ እናት?
እግዚአብሔር ይመስገን ሰላም።
እ፣ ሰኞ ለታ እሑድ ለታ እ፣ እሺ።
ሎሚ create አድርገን ነበር እና አዎ ከዛሬ ድረስ አልመጣም። በሰላም ነው።
እስኪ ስልክ ቁጥር ይንገሪኝ check ላድርግ በዚህ ቁጥር በዚህ ቁጥር እሺ ሎሚ ብቻ ነበር ያዘዙት?
አይደለም ወደ ስምንት እቃ ነበር ያዘዝነው።
ሌላውን ሰባቱ መልሶሎታል?
መጥቷል። አንዱ ደግሞ fail አድርጎ ይሄ even fail ያደረገው ራሱ cabbage ነበረ እና አዎ refund ስታደርጉልን የአንዱ ልጅም አልመለሳችሁለትም። ትግስቱ
ያልተመለሰ ገባ ነበር። አዎ ትናንት ስመጥቤ ነበረችም እሺ ምንድን ነበረ fail ያደረገቦት?
እንትን እ፣ ጥቅል ጎመን
አዎ
የእሱ አልተመለሰም። እሱም እና የትዕግስቱ አልተመለሰም።
አዎ እሺ እሱም ይመለሳል። ይሄኛውን ነገር አስገባሉት?
ግን ያው ከሰኞ ጀምሮ ነገ ነገ እየተባለ አርብ ደረሰ ማለት ነው። ያው ምን አማራጭ አለ? ያው እሺ ነው የምንለው፣ ግን ያው የተለያየ agent ሲያነሳ ነገ ይላል አይ- አይመጣም። ግን አስገባላችኋለሁ። ዛሬ የት ነበር location?
ቡልቡላ
እሺ ነገ ይመጣሉታል።
የ refund
refund ኡም አሁን ይደረጋል።
ደሮሽ እሺ እናመሰግናለን። እሺ መልካም ቀን።